ሰላም ጤና ይስጥልኝ ቢጂአይ ኢትዮጵያ ሳንቲ ነኝ። እባክዎትን ምን ልርዳዎ? ድምጾት አይሰማም ደንበኛችን። ድምጾት ይቆራረጣል። አዎ ድምጾት ያስተጋባል። መስመር ላይ ያሉ ከባህር ዳር ከባህር ዳር ሄሎ
መስመር ላይ ያሉ ደንበኛችን።
ሄሎ
እሺ አሁን ይሰማል።
አዲስ ቤት ጀምረን ነበርና
እሺ
ቀለም ምናምን እንዲቀባልን ፈልገን ነበር።
እ ተመዝግበዋል ቢጂአይ ID ያሉት
ጊዜ ID የለንም። አዲስ ቤት ነው አሁን ነው የጀመርነው።
ገና መቼ ነበር የጀመሩት?
የጥምቀት
ጥምቀት ላይ አ አ almost አንድ ወር ማለት ነው።
እሺ እ እና ቢጂአይ መዝግበዋችሁ ቢጂአይ ID ያልነገሯችሁ አልተነገራችሁ?
የለም አል- አል- አልተነገረንም፣ አልደረሰንም። አሁን እኮ ደውዬላቸው ይሄን የእናንተን ስልክ ሰጡኝና እነሱ ጋር አውሪ ብለውኝ ነው። ባህር ዳር ነው።
ከባህር ዳር ነው።
አ
እሺ እሺ TIN number ዎትን ይንገሩኝ።
ምን አለኝ?
TIN number ዎትን ይንገሩኝ።
number እሺ፣ እሺ፣ ቆይ አንዴ ነች መለከት hello
መስመር ላይ ያሉ
አንዴ አንዴ መልሼ ልደውል TIN number ኡ ላውጣ ነው እሺ ይቻላል።